ሄሎ ሄሎ
ሄሎ አቤትማ ወይ መልሼ ደወልኩልዎት።
እሺ እናት እ፣ check አድርጌ ነበረ warehouse ደውዬ ግን እ፣ መኪና ስለተበላሸብን የቀረ ነው ነው ያሉት። ስለዚህ ለነገ ነው የሚወጣው የዛሬው order።
እሺ እናት መኮሮኒው አዎ መኮሮኒውን እ፣ የቀራለዎት ሌላ
መኮሮኒው እንትንም አልተደረገም ፒንም አይ፣ እሱ access አልተላከልኝ ይደረጋል ማታ ላይ እሱ አክሰስ አዎ።
ሲደረግ ይደርሰዎታል። ሌላ ያልመጣው ፕሮዳክት አይ በቃ እነሱ ናቸው በሙሉ ብዙ አይ።
ሰው እስከዘኛ በቃ እንትን እያላችሁብን ነው እየተቀያያችሁ መጣችሁ
እ፣ እንደ አይ፣ ድሮ እንደዛ አልሆናል እ።
አሁን ያልመጣለዎትን ፕሮዳክት እርግጠኛ ሆነው እንዲነግሩኝ ነው ብልህ እንዳይቀር አሁን ይሄ አሁኑና እንትን ዋይፍ የመጣውን አዎ አዎ።
ዋይፍ ድች ቲማቲም እሺ
ሽንኩርት እሺ መኮረኒ አምስት ማለት ነው አምስት አዎ፣ አምስት ናቸው መሰለኝ ወንድም። አምስት ነው።
እሺ ድንት፣ ቲማቲም፣ ዋይስ እና መኮሮኒ መኮሮኒም አለ።
አዎ መኮርም አለ አዎ።
አዎ፣ እሺ በቃ ሎኬሽን ትናንት የታዘዘ የበራሉኝ ይቅርታ ቦሌ አራብሳ።
ቦሌ አራብሳ ቃሸነጋ አስገባሉታል እሺ፣ እመቤት፣ አመሰግናለሁ።
መልካም ምሽት እሺ አሜን ለሁሉ